አሎ አቤት
betting ለማረጋገጥ ነበር እሺ
ለማረጋገጥ ነበር። ልንገርሽ ካሸር ከሆነ እሺ አዎ ትችላለህ አስር
እሺ አስር ሀያ ስድስት ሀያ ስድስት አምሳ እህ ሀያ ሰባት
እሺ ገና የዛሬ ጨዋታ ስላለው እሱ መጠበቅ አለብህ ሻባ መጠበቅ አለብህ።
አዎ የመወደቀው የወደቀው ማረጋገጥ አይቻልም።
እ የወደቀው እስካሁን የወደቀ ያለክ በስንት መሰል በአንድ ነው የወደቀ ያለክ አንድ አዎ አንድ ብቻ ነው loss ያለክ ማለት ነው ነው። እሺ ሌላ ልንገርሽ።
እሺ ትችላለህ ይቻላል
አስር እሺ ሀያ ስድስት እህ አርባ ዘጠኝ እህ ሰላሳ አምስት እ ሰላሳ አምስት
እሺ
ርቀት ግን ጠብቀህ ገና አለ
እሺ አባቴም እንደዚህ አንድ ጨዋታ አለው ግን ይሄ በሁለት እስካሁን በሁለት lost አድርጎብሃል እሺ በሁለት ወድቋል።
አዎ እሺ ሌላ ልንገርሽ። አንድ እሺ ይቻላል ይቻላል አስ- አስር እሺ ሀያ ስድስት እህ ሀምሳ አንድ እህ ሀምሳ ሰባት
እሺ ይሄም ገና የዛሬ ጨዋታ አለው በሁለት lost አድርጎብሃል እሺ በሁለት ወድቋል።
አዎ አባቴ ማንና ማን የወደቀ ማወቅ ይቻላል?
እ Luton Town እ የሚለውን ነው እ
እም፣ ሆቫል ቢዮን የሚለው
እሺ እሺ አባቴ ስለ ደወልክ አመሰግናለሁ መልካም ቀን
ማን ማን ጣላ?